¿Él lo tiene el Invisible? ¿Es el Nimba kumledo?
weelkeyga online maqafaha faligana እ?
fidinga banacho barbanachia akwanti
ምን አልከኝ?
bidig akwanti maqafaha መክፈት faligana ፈልገህ አዲስ?
ah እሺ እንደዛ ከሆነ ክሮም ላይ ቤት ቤት ዶት ቤት ብለህ ግባና bet bet እሺ።
dot bet ብለህ ግባና ከዛ ስልክ ቁጥርና password ህን አስገባ። ስልክ ቁጥርህን ዘጠኝ ብለህ ነው እሺ የምታስገባው፣ ዜሮ ዘጠኝ ሳይሆን ዘጠኝ ብለህ ነው የምታስገባው። password ኡን ደግሞ ስታስገባ ከስምንት digit ማነስ የለበትም ሲቆጠር ስምንትና ከዛ በላይ መሆን አለበት password ኡ እና ደግሞ አንድ አንድ capital letter አንድ small letter ቁጥርና ምልክት እነዚህ የምሳሌ ልአት ምናምን አለ አይደለ እነሱን ምልክት ማካተት አለበት
እሺ Chrome ላይ bet bet dot bet ወይም ካልገባክ እንትን ማድረግ ትችላለህ ቴሌግራም ላይ hi ካልከን step ኡን ልንልክልህ እንችላለን በጽሁፍ
እሺ ቴሌግ- ቴሌግራም ላይ አዎ ቴሌግራማችን ታውቀዋለህ
ቴሌግራም አቀላ እሺ የምታውቀው ከሆነ- betting super sport የሚባለው አይደለም አዎ አዎ ወይም ቁጥር ልስጥህ እና እዛ ላይ hi በለን እሺ ቁጥር ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት
እሺ
ሰላሳ ሰባት
አርባ አራት ሰላሳ ሰባት ጻፍከው ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
አርባ ሰባት አዎ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት እዚህ ላይ hi በለን እና hello እዚህ ጋር hi hello።
በለን